ጤና ይስጥልኝ ቡድና ሀና እባላለሁ። ባገኘሁ
ሰላም ናችሁ?
እግዚአብሔር ይመስገን።
የስራ ጉዳይ ምን አለ?
ምን አሉኝ? ይቅርታ።
ስራ ፈልጌ ነው። ምን ምን አለ?
እሺ፣ አንዴ ጥሪዎትን እያስተላለፍኩ ነው። መስመር ላይ ይጠብቁኝ።
ላይ ጉዳይ ልጅ አባላለሁ ባካው ምን ልርዳው? ላይ ጉዳይ ነው ልጅ አባላለሁ ምን ልርዳው? ምን አሉኝ? ይቅርታ
ይቆራረጣል።
እሺ፣ ጉዳይ ድርጅት ነው የደወሉት። ኤልሳ አባላለሁ ምን ልርዳው?
እዚህ ላይ ደወለና አነጋገረን ስለዋለኝ ነው።
እሺ፣ ምንድን ምን ልርዳው?
ስራ እንዳለና እንደሌሎች በዚህም መጠየቅ ትችላለህ ስለተባለ ነው።
እሺ፣ ምንድን ነው የሚሰሩት ስራ?
እናንተ ጋር ምን አለ?
እርስዎ መስራት የሚችሉት ሙያ ነው እኛ የምናስተዋውቅለው። ስለዚህ ይሄን ይሄን መስራት ይችላል ብሎ ይንገሩኝና በዛ መሰረት እንፈልግለታለን።
ማለት በግል ነው ወይስ በሌላ ነው?
እኮ ምንድን ነው የሚሰሩት እሱን ይንገሩኝና ልንገሮት።
እሺ የትምህርት ደረጃ ይጠይቃል?
አይጠይቅም። ካለዎት ለስራ ቶሎ እንዲያገኙ ይረዳዎታል። ከሌለው ችግር የለውም።
ኧረ አለኝ እሱን ከጠየቀ ብዬ ነው።
እሺ ምንድን ነው የተማሩት?
አይ አስር ጨርሼ ነው እንጂ ቁጭ ያልኩት ሌላ አልተማርኩም።
እሺ ስሞትን ይንገሩኝ። እሺ
ጥቅሞ
ተኩማ አዎ፣ ቱርኩማ ብርሃኑ
ሙሉዓለም ነው ቱርኩማ ብርሃኑ ብርሃነ
ቱርኩማ ብርሃነ ተኩማ ብርሃነ ብርሃኑ ብርሃኑ ብርሃኑ ብርሃኑ።
አዎ እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ ሀያ አንድ ሀያ አንድ ሰማንያ ስድስት ሰማንያ ስድስት ስልሳ ስምንት ስልሳ ስምንት ዜሮ ሶስት ዜሮ ሶስት እሺ ምንድን ነው የሚሰሩት ስራ?
ለአሁን ምንም ነገር የለኝም።
okay እንደዛ ከሆነ ያስቡበትና ይደውሉልን መልሰው።
አይ ስራ የምሰራው አዎ የሚሰሩትን ስራ መ- መስራት የሚችሉትን አስበውበት ይደውሉልን።
ማለቴ አሁን እኔ ጥያቄ የጠየኩት ይሄ ነገር ስራ አለ በዚህ ትሰራለህ የሚለው አለ ብዬ ነው።
አይ እኛ ይሄን ይሄን አንልም። እርስዎ ነዎት የሚመርጡት። መስራት የሚችሉትን የሚመርጡት እርስዎ ነዎት። እስከ ዛሬ የሰሩበት ስራ የለም? ሰርተው ያውቁም?
እኔ እስከ ዛሬ የሰራው ሆቴል
የለም?
ሆቴል ሆቴል ነው።
ሆቴል ሆቴል ምን
ሆቴል barman፣ barista ው እና cashier barman barman cashier okay። ስንት አመት ሰርተውበታል? በዚህ
በዚህ አራት ዓመት
አራት አመት okay። እድሜዎት ስንት ነው?
ሀያ አራት
ሀያ አራት የት አካባቢ ነው የሚኖሩት?
ፊቼ
የት አለ?
ፊቼ ፊቼ
የት ይቅርታ።
ፊቼ ሰላሌ
okay። አዲስ አበባ ውጭ ነው የሚኖሩት?
ከአዲስ አበባ ውጭ ነው። ወደ በሱሉልታ መንገድ ማለት ነው።
okay። እኛ አሁን እየሰራን ያለ ነው አዲስ አበባ ውጭ ውስጥ ብቻ ነው፣ አዲስ አበባ ላይ ብቻ እና እዛው ነው መምጣት የሚመዝ- መ- መምጣት ይችላል። የአዲስ አበባ መታወቂያም ስላለኝ ነው የጠየቅኩት።
okay። እሺ። ስለዚህ መ- ሲመጡ ይደውሉልን እንደዛ ከሆነ እና እንመዘግበውታለን።
እሺ አድራሻችሁ የት አካባቢ ነው?
ጎተራ ፔፕሲ ንፋስ ስልክ ፖሊስ መምሪያ ዝቅ ብሎ
ጎተራ ፔፕሲ።
ንፋስ ስልክ ፖሊስ መምሪያ ዝቅ ብሎ
እሺ
እሺ። መልካም ቀን እሺ፣ አመሰግናለሁ።
እሺ።
እሺ